ले लो ले लो ले लो ले लो አቤት ይሰማኛል። እኔ ቅድስት ናት።
መሰረት ነኝ።
መሲ እቺ ቅድስት አሁን አዋርጃት ነበረ እሺ።
ሀምሳ አንድ ሀምሳ አንድ ሰላሳ አራት እሺ እንትን አገኘው ካስተመሩ ወይስ ከስተመሩ ስልኩ አይሰራም ሲቾፍ ነው እኮ አሳውቃለሁ አለች እኮ
እኮ ከአስር ደቂቃ በኋላ ብላ ነበር። ደቂቃ ደግሞ አልቋል።
እንዴ!
ያልቅ- አሁን እኮ ከአራት ደቂቃ በፊት ነው የደወልክላት።
መሰረት ደቂቃ እያለቀብኝ ነው። ለዛ ነው የደወልኩት።
ችግር የለውም ሲመልሱላት ነው እሷ እንትን በ-
በቃ እሺ።
እሺ